ሄሎ
ሄሎ
ሰላም ጤና ይስጥልን ቤት ቤት አዎ ሰላም አለ። ግን ሁለት መቶ ወደ ዲቦሲት ቴሌ ብር ነበር፣ ግን እሺ።
አካውንቲ አካውንት ነበር አይደረስም። ምን ምን አለ?
እሺ ዲፖዚት ቴክስቱን ልካልናል ቴሌግራም ላይ
አዎ ግ- ዲቦሲት ነበረ፣ ግን አልደረስም።
እሺ ዲፖዚት ቴክስቷን ቴሌግራም ላይ ላክልን
ቴሌግራም አይጠቀምም። ቴሌግራም የለም ስልክ።
አ፣ ግ- ሌላም ሰው የሚጠቀም ካለ ግድ text ስለሚያስፈልገን እኛ እንድናሳውቅልክ እኛ እንድናሳውቅልክ deposit text ኡ ያስፈልገናል
ገና አልደረ- መቼ ነው የሚደረሰው ብር?
እ?
ብር እ፣ መቼ ነው የሚደርሱ? ወደ ቴሌ ብር የወጣ ነበር፣ ግን እ፣ ይሄ account ኤ አልገባም። እ፣ ወደ Best Bet account ኤ
እሺ deposit text ኧን ቴሌግራም ላይ ሌላ የሚጠቀም ሰው ካለ ላክልንና check እናድርግልክ
ግ- ሌላ ሰው አይተጠቅም። እኔ እኔ የእኔ account ነው።
እሺ በቃ እስኪ ትንሽ ጠብቀው እሺ ትንሽ አሳውቀናል ጠብቀው?
ይ- አዎ
እሺ check ላድርግ። ለ- በ- እ፣ ከዛ እ፣ መልስ።
እሺ
እሺ እኔ ጠብቃ ነው።
እሺ እሺ መልካም እሺ